hello hello ይቅርታ ተቋረጠ።
አ ቅድም order አርግቼ ቅድምም ነግሬሽ ነበረ። ከትላንት ወዲያ order አርግቼ ዛሬ አልደረሰኝም። ዛሬ ነበረ።
በዚህ ስልክ ቁጥር ነው?
አረ በዚህ አይደለም።
እሺ ይንገሩኝ።
እሺ አርባ ሁለት እሺ ሰባ አንድ እሺ ሀያ አራት አስር
ቃላብ ነው።
ቃላ ምን ነበር item ኡ?
አ፣ ማለት item like እቃዎቹ እ
ዘይት፣ እ፣ ቡናና እ፣ okay የለውዝ ቅቤና ምናምን።
personal ነው አይደል order ያደረጉት?
አ personal ነው።
የት ነበር location ኡ?
እ፣ ቀጨኔ መድኃኒዓለም።
ቀጨኔ መድኃኒዓለም። እሺ የያዘውን driver check አድርጌ መልሼ እደውልዎታለሁ። ስልክ እነግሮታለሁ።
እሺ እሺ።
እሺ እሺ።
በ- በዛኛው አሁን በነገርኩሽ ስልክ ይደወልልኝ።
በዛኛው አ፣ አሁን አ፣ እሺ።
በአካውንቱ ማለት ነው።
እሺ እሺ።